እናድርግ በቃ። እነሱ ናቸው የሚያብሉት፣ የሚያለብሱት፣ የሚያኖሩት። ረዴት ስትመጣ ዘንጣ ምን ብላ ስትወጣ የት ስትሄድ የሚይዙት ማን ናቸው?
Hello
ኧረ ይዘቅዘቁ። Hello ብርክትዬ፣ ወይ ወይ እ schedule ነገ ከአራት እስከ ሰባት ተይዟል እንዴ?
ከአራት እስከ ሰባት እ
ቆይ አንዴ system ላይ ልይልሽ።
system እዚህ እምቢ አለኝና
ምን ኔትወርክ የለም ነው?
አዎ return to እሺ።
click up ይለኛል። እሺ ቆይ ታችኛው system ላይ ልየው፣
ኢስት እነግርሻለሁ።
ዝጋ
እሺ